chantier. Regarde.
ሄሎ ሄሎ፣ ጤና ይስጥልን። ሄሪያ ኮስሞቲክስ።
እ፣ Jiji ላይ ነው ያገኘሽን?
እም፣ አዎ አዎ
እ፣ ሀዊ እባላለሁኝ ከ We Plus Technology Solutions ነው የምደውለው።
እሺ ድርጅታችን We Plus አዲስ application ይዞ መጥቷል። በዚህ application ላይ ሀምሳና ከዛ በላይ የሆኑ አገልግሎቶችን በአንድ ላይ ማግኘት ይቻላል እ፣ እና የእርሶም ድርጅት ይህንን application በመጠቀም የአገልግሎቱ ተሳታፊ እንዲሆኑ ጋብዘንዎታል።
እሺ ልክ እንደ Jiji ማለት ነው።
እሺ
እና application link እዚህ ላይ መላክ እችላለሁ።
በቴሌግራም ወይስ normal በ text?
normal text አሁን እሺ Play Store ላይ የለም?
Play Store ላይ አለ።
እሺ We Plus ግን እዚህ ላይ ላክልሽ እና በቀላሉ እንትን እንዲል application install በማድረግ ሂደት ላይ ማንኛውም የሚያጋጥሙ ችግሮችን ለመቅረፍ ሰባ አራት ሰማንያ ላይ ማንኛውም ጥያቄ ማቅረብ ይችላሉ። አመሰግናለሁ።
እሺ እሺ